Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከችፕችፕ ነበር የሚሉት።
እሺ order አድርገን መጣ አይተማሉት?
እ አዎ መጥቷል። አዎ አመሰግናለሁ።
ተቀብለዋል ሁሉንም?
አዎ ያው እንትን ያው ድንቹ እንደገና ዘዝ ብለውኛል። እሱን እንደገና እዛለሁ በቃ እሺ፣ check ለማድረግ ነበር።
ተመልሶልኛል። ፍራንኮ እሺ፣ አመሰግናለሁ።
እሺ እሺ፣ እናመሰግናለን። መልካም ምሽት።
አሜን።